Hello hello ቤት ሰላም ከችብችብ ነበሮት? እሺ ይቅርታ፣ ያልመጣ product ነበሮት?
አንድ አለ። አዎ፣ ፓፓያ ፓፓዬ።
አልመጣም።
Okay። አዎ እ፣ product ኡ ትንሽ ስላልመጣልን ነበር፣ አቅራቢው ስላላቀረበልን ነው። ነገ እንዲመጣልዎት ለማድረግ ነበር። ይችላል አቀበል እሺ፣ እሺ፣ ምን ፍሬ ነው?
በቃ እሺ፣ ነገ ይመጣልዎታል። አጠቃላይ አምስት ነው አይደለ?
እ፣ አዎ፣ አዎ፣ አምስት የ group ነው። አዎ፣ በቃ እሺ፣ ነገ ይመጣልዎታል።
እሺ፣ አመሰግናለሁ በጣም።
አሜን።